የወጣና አይደል
ሄሎ ሄሎ ወጣና አይደል ያስማኝ
ሄሎ፣ ሄሎ
አይሰማም? ሰላም ነው።
ሳ- ይ- ይሰማል
ቲኬት ለመቁረጥ ፈልጌ ነበር ከመቀሌ አዲስ አበባ
አክስሞ ታክሲ ነው ስልክ ተሳስተዋል እ ስልክ ተሳስተዋል
ስልክ ተሳስቷል።
አዎ
ስንት ስንት ነው ታዲያ? እሱ ነው ወሬ እኮ።
ሰማንያ ሰባት
እ ስልሳ ሰባት ሰማንያ ሰባት
ስልሳ ሰባት ሰማንያ ሰባት አዎ ስደውል ደግሞ እነሱም መልስ አይሰጡኝም። ዝም ብሎ ክላስ ግን የሚያሰሙኝ okay አይ ይሄ አክስማዊ ታክሲ ነው አይደል?
አዎ
እሺ፣ እሺ ይጠቅማል።
እሺ ችግር የለውም